ጤና ይስጥልኝ
Hello ጤና ይስጥልኝ Cold Stone ነው?
አ አ እሺ ከአሪፍ ፔይ ነበር የምደውልሎት ሄለን እባላለሁ።
ኬት አሪፍ ፔይ
Okay እሺ እሺ ስሞትን ማን ልበል እርስዎን
አዲስ
እሺ ደንበኛችን በአሪፍ POS machine በዚህ አራት ቀን ውስጥ ምንም አይነት transaction ስላላየን ምናልባት ከ POS machine ኑ ጋር የተያያዘ ችግር ካጋጠሙት ብለን ነው።
Okay ቆይ እሺ እንጠይቃቸው እነሱን እ፣ አዲስ ስለሆንኩኝ እሺ እሺ ይጠይቁ።
እ፣ አዲስ አዲስ ቤት ላይ ለምን ለምን ደባ ማለት ተፈልጋ አይ አይቆርጥም አ? Hello አቤት ደንበኛችን አሉ አ ደረሰኝ ስለማይቆርጥ ነው እንት- እንትን ይላል ሂሳብ ይቆርጣል ግን ደረሰኝ አይሰጥም አይሰጥ እሺ ደረሰኝ አይሰጥም። እሺ ውስጡ ወረቀት አለው የደረሰኝ ወረቀት?
አ አሳፊ ወይ ልደውልልሽ መልሼ ወይ እሺ አስተካክሎ ይሞክሩትና እስቲ መልሰው ይደውሉልን።
እሺ በዘጠና ሶስት ዘጠና አምስት ነው እሺ ይደውሉልን ሲደውሉ እሺ